ሄሎ ሰላም ጤና ይስጥልኝ በሽት ቤት
አሎ ስጥር እንትን ነው ማታ ሁለት ጊዜ መቶ አርባ ብር ድቦ ስላደረገ እስካሁን አልገባም።
እስቲ የበሽት ቤት ስልክህን ንገረኝ።
ሰለስተ ሀያ ዘጠኝ ዘጠኝ ሀያ ዘጠኝ
አርባ አምስት እሺ
አርባ ስምንት እሺ ሰላሳ ሰባት ሰላሳ ሰባት ሁለት ጊዜ መቶ አርባ መቶ አርባ እሺ አንድ check ላድርግልክ። ትላንትና ነው።
አዎ
እሺ፣ ሁለቱም አሁን ወደ Best Bet account ገብቶልሃል። እሺ እሺ። ሌላ ቁጥር ደግሞ ሌላ account አንድ ጊዜ እሺ። deposit ነው ይሄ።
አዎ ሌላ ጊዜ አዎ ሌላ ጊዜ ሌላ ሌላ ቁጥር እሺ፣ ንገረኝ። እሺ ዜሮ ዘጠኝ እሺ፣ ዜሮ ሰባት ዜሮ ሰባት ሰማንያ አንድ እሺ፣
ሰባ ሶስት ሀያ ስድስት
መች ነበር ይሄ?
አዎ ትናንት ትናንት ነው ትናንት ስንት ብር ነው?
መቶ አርባ እሺ እሺ፣ ይሄም ገብቷል።
እሺ ታንክ ዩ እሺ